hello hello hello
ቤርሳቤ ነኝ ቤርሳቤ ሰላም ነው አለው። እንዴት ነህ?
አለን። ኦ፣ customer location ቀይራለች።
የት ሆነች?
አዲስ ሚካኤል ወረድ ብሎ አዲሱ ሚካኤል።
ዝቅ ብሎ አ የት አካባቢ ነው አዲሱ ሚካኤል?
አዲስ ሚካኤል ማለት ከፓስተር ወደ ታች ማለት ነው። ወደ almost ከአንድ ነጥብ ምናምን ኪሎ ሜትር ወደ ታች ከምን ወደ ታች?
ከፓስተር አንድ ነጥብ ምናምን ኪሎ ሜትር ወደ ታች።
ስንት ነው order number ኡ?
order number ኡ 87 50
ሰማንያ ሰባት ቆይ አንዴ ድጋሚ ልንስ
ሰላም እስካሁን አለች።
87 50
ሰማንያ ሰባት ሀምሳ ነው።
አዎ አዎ ማነው ስምህ?
አማር
አማረ።
አ አማረ
እሺ customer ያለበትን አስጠይቅና የሚስተካከል ከሆነ አስተካክልላለሁ። እሺ
እንዴ ከ- ከነሳሁት በኋላ ፓስተር ነበር የሚለው ከምግብ ቤት ስወጣ ደወልኩልሽ። እንግዲህ ገባኝ እኮ እኔ customer ያለችበትን አስጠይቂ፣ pin ኡን አስተካክላለሁ። አንተ ውሰድላት።
በቃ እሺ።
እሺ